hello
ሰላም ነው
አለን። ሰላም ነው።
ይሁን። ሰላም ነው።
አለን።
አም እንትን ፈልጌ ነበር። ካርድ ምን?
ያስፈልጋል። ሬዲዮ እንትን ማለት
እ ሬዲዮ ለማዳመጥ ፈልገው እ
ቃ ለማዳመጥ የሚፈልጉትን ሬዲዮ እየመረጡ ለማዳመጥ ሰው ያስፈልጋል። ጥቁር ደንበኛ
እሺ
እሺ